ትምህርት ቤት
ትላንት ማታ withdraw አድርጌ ነበርና confirm አላደረጋችሁልኝም።
እሺ ስንት ብር ነው?
አስር ሺህ ብር
የ Best Bet ቁጥር ይሄ ነው የደወልክበት?
አዎ፣ ስልክ ቁጥሬ ይሄ ነው።
አ- አዎ እሺ። እኮ የ Best Bet ቁጥር አዎ አዎ።
እሺ። ትላንት ነበር ያደረግከው?
አዎ ማታ አላይሹም?
ያው አሁን አይቼዋለሁ።
እሺ
ወደ ዜሮ ዘጠኝ ሰማንያ ሁለት ሀምሳ አምስት ሰላሳ አንድ ስልሳ አራት ሰላሳ አንድ ስልሳ አራት ስልሳ አራት አዎ።
ያው ናፕ ባርጌላለሁ ገብቷል። እሺ ቼክ አድርገዋል።
አየሽ፣ እሺ አመሰግናለሁ።
እናመሰግናለን። እሺ አየሽ